ሄሎ ሄሎ ሄሎ ወይ ወይ ገንዙ ወይ እንዴት ዋልክ?
ደህና እንደት ነሽ? ሰላም ነው?
ያለን እግዚአብሔር ይመስገን። ከቤት ቤት ነበር የምደውልልህ።
እሺ ሰላም ነው ደህና ነኝ ያለው እንደት ያለን ነሽ?
ይመስገን፣ እግዚአብሔር ይመስገን። እስቲ ይመስገን።
የአዋሽ አካውንትን ንገረኝ እስቲ።
እሺ ዜሮ አንድ እህም ሰላሳ ሁለት እህም ዜሮ አንድ እህም አርባ አንድ እህም ሀምሳ አራት እህም ዘጠና ሁለት እህም ዜሮ ሶስት ዜሮ ሶስት
አ የላከው ላይ ግን አይተኸዋላ። ዜሮ ብቻ ነው ያረከው። ለዛ ነው እስካሁን ያልገባልህ።
okay ዜሮ ብቻ እንትን እኮ እኔ ከዚህ በፊት አውጥቼ ስለሚሆን እዛ ጋር ያለውን ማስገባት ነው። በቃ የሆነ ነገር ነክቼ ይሆናል። ግን ስልኬ ላይ save ሆኖ ነበር by default።
okay እሺ፣ ቆይ አንዴ
እሺ
እስቲ ድገምልኝ አንዴ። ቤዝ ቆይ አንዴ።
ዜሮ- እህ፣ እሺ ንገረኝ።
ዜሮ አንድ ሶስት ብለሻል።
እህም ዜሮ አንድ ሶስት ሶስት እህ ሀያ እህም አስራ አራት እህም አስራ አምስት እህም አርባ ዘጠኝ እህም ሁለት መቶ ሶስት
ሁለት መቶ ሶስት አ
okay እሺ እሺ በቃ እሺ እደውልልሃለሁ።
እሺ እሺ እሺ አመሰግናለሁ።
እሺ ችግር የለውም።
አሜን ለሁላችን።
እሺ